ይሰማኛል ይሰማኛል። hello
ይሰማል።
እሺ ልኬልሽ ነበር። የቀደሙ ልጅ ነኝ ልኬልሻለሁ። በጓደኛዬ እኔ invalid እያለ ሲያስቸግረኝ በጓደኛዬ ሲገባ ስላገኘሁት forward አድርጌልሽ ነበረ። አይተሽዋል?
ማን ልበል? ሞትን ታምራት አረጋ ነው የሚለው የላኩት ፍሬው እልልታ በሚል
ለታ እሺ ሙሉ ስሞት ማን ነው? የእሱ ታምራት አረጋ እ
ታምራት አዎ የቢኪንጉ እንትን ያልኩበት አይደል?
ይቆራረጣል። እየሰማኝ አይደለም። መልሰን እንደውላለን።
እሺ